አቤት hello
ወይ እሺ የገባበትን ቁጥር ልንገሩት አውሺ ዜሮ ዘጠኝ ሰማኒያ ሰባት አ ሰማኒያ ሰባት በድጋሚ
እሺ ሀምሳ ሁለት ዜሮ አምስት
ወደ ስ- ወደ እኔ ግን withdraw ያደረኩትኝ እኮ ወደ ስልሳ ቤቱ ነው በራሱ
እርስዎ withdraw ያደረጉት በ voucher code ነው ያን voucher code ደግሞ ያገኘ እሱ ገብቷል።
ሊጠቀመው ይችላል ያልገባውን ያልገባውን ሰዓቱን ልንገርሽ እሺ ሁለት ሰዓት ከአስራ ሶስት ደቂቃ ላይ ያለው ነው
ሁለት ሰዓት ከአስራ ሶስት
አዎ
okay እሺ ይጠብቁኝ ሁለት ጊዜ ነው አምስት ሺህ ብር ያዘዙት አይደለ አ ብዙ ጊዜ አድርጌያለሁ። አንድ failed ነው የሚለው ያ complete ገብቶልኛል። confirm ነው እ እሺ ይጠብቁኝ ሌሎት የኛው ነው fail ብሎ ያልተመለሰ ነው አይደለ አምስት ሺህ ብሩ የሁለት ሰዓት ከአስራ ሶስት ያሉኝ
ሄሎ ሄሎ አቤት fail ብሎ ያልተ- ያልተመለሰው ነው አይደለ አ አ?
ሁለተኛው አምስት ሺህ ብር ነው ያልገባሉት አዎ አዎ አዎ እሺ check እናደርግለታለን እሺ ከ SantimPay ኦች ጋር አዎ ከእነሱ ጋር አነጋገርልሃለሁኝ ብላለች እኮ ትላንትና አንዷ የእናንተ የስራ ባልደረባ እሺ ይላል።
እሺ ቼክ እናደርግለታለን እኛ እሺ
እሺ ሰላም ይሁን ቻው እሺ